ሄሎ ሰላም ነው ሻለሁ አለን አለን ብሩክ አ- ገባ እንዴ ማን ልበለው?
ሮቤራ ነኝ
ብሩክ
ሄሎ ሄሎ ብሩ ብሩክ ወዬ እንዴት ነህ ጠፋ እኮ አንተ።
አረ ምን ጠፋለሁ ጠዋት እኮ ደውዬ አልገባም ምናምን ነገር አሉኝ አ ጠዋት አልነበርክም ስደውል እና እንዴት አረክልኝ ጊዜው እኮ በእናትህ እየሄደ አሁን ቶሎ እኮ ለመቅደም እያሰብኩ ነው ያ ምንም ሊለመድ አልቻለም እንደነገርኩ ማለት ባለፈው እሺ በቃ እና እንትን ጎዳና- ላክልኝ።
ምን እ፣
ምን ሄሎ ኢማን ይሙ ይሙ ኢማን ኢማን ኢማን ምን ነው ወደዛ ብትሄድ ነይ ነይ የት እየሄድሽ ነው ሄሎ ወይ ብሩክ በቃ ቆይ አንዴ ላሳውቅ። shop አልመጣም ነበረ ካለ ልንገር።
እሺ በቃ መልሼ ልለው። እሺ ምንድን ነው ላኪ ያልከኝ ቆይ ሌውና AnyDesk ትልክልኛለ። AnyDesk አለ።
እሺ አ AnyDesk እሺ አዎ። ቆይ እሺ በቃ እሺ